ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ የምንወደው።
ወይ እንዴት ነሽ?
እግዚአብሔር እንትን ወደ እንትኑን ቅድም ሰጣኝ ነበርና ቴሌብር ላይ ምልክላቸው የቴሌግራሙን ሰጣኝ ነበር።
ይመስገን። እሺ አዎ የቴሌብሩን እንዴት ነው ማግኘት የምችለው?
የቴሌብሩ ስልክ ቁጥር ነው አዎ ቴሌብር ላይ ማስገባበትን።
ያዝ
እሺ ዜሮ ዘጠኝ ሰላሳ ሁለት
ምን አልሽኝማ?
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
አምስት
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት
ነው
ምን አሉኝ?
ወይ
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ
ማ ፍትሐ አምላክ ማርዬ እሰህ አምላክ ባርዬ። ስለዚህ ማርዬ ስክሪን ማርዬ እሺ screenshot ኡን እዛ ነው ምልክላት።
አ በሰባ ስምንት ቤቱ ነው የሚልኩት።
ይሄኛው ቅድም ቴሌ ሁሉ ስፖርት በሚለው app ማለት ነው።
አዎ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ ቅድም ሰጣኝ ነበር።
በሱ እሺ እሺ thank you